የሰላሙ ጌታ ክርስቶስ ስለኛ ተንገላታ።
የዓለምና የሰላሙ ጌታ ክርስቶስ ለእኛ ተንገላታ።
የሕዝቡ መጥፋት ቢያሳዝነው ሕይወቱን ስለኛ ሰዋው። ስንቱ ይነገራል የጌታ ውለታ ሆኖልናል ለእኛ ከርታታ። የዓለምና የሰላሙ ጌታ ክርስቶስ ስለኛ ተንገላታ።
የዓለምና የሰላሙ ጌታ ክርስቶስ ለእኛ ተንገላታ።
ሰማይና ምድር ያልፋል ቃሌ ግን ይጸናል ብሎ ነግሮናል ኢየሱስ የዓለም መድህን ንጉሥ የዓለምና የሰላሙ ጌታ ክርስቶስ ስለኛ ተንገላታ
የዓለምና የሰላሙ ጌታ ክርስቶስ ለእኛ ተንገላታ።
የአምላክ ቃል ያድናል ተብሎ በወንጌል ተጽፏል። እኛም አምነን ተቀብለናል፣ ጌታ መስዋዕት ሆኖልናል። የዓለምና የሰላሙ ጌታ ክርስቶስ ስለኛ ተንገላታ።
የዓለምና የሰላሙ ጌታ ክርስቶስ ለእኛ ተንገላታ።
ብርሃኑ ዘላለም ያበራል፣ በኃያልነቱ በክብሩ ይኖራል። እንዲያወርሰን የጻድቃን ቤቱን እንጠብቃለን የተስፋውን ቀን። የዓለምና የሰላሙ ጌታ ክርስቶስ ስለኛ ተንገላታ። የዓለምና የሰላሙ ጌታ ክርስቶስ ስለኛ ተንገላታ፣ ክርስቶስ ስለኛ ተንገላታ፣ ክርስቶስ ስለኛ ተንገላታ።